Yes.
ዋኮ የምትወደው
እሺ ይሄ የአበሻ ሆቴል ያልኩሽ ነበር። ዲጄ ነቢያት ነቢያት እሺ ይንገሩኝ። እሱን ነቢያት ዲጄ
ምን አሉኝ?
ነቢያት ዲጄ ነቢያት ነው የመጣ የነበር
እሺ አይ እንትኑን ይንገሩኝ። TIN number ኡን ይንገሩኝ። ቲን ነበሩ እሱ ግዴታ አስፈላጊ ነው ግዴታ አሁን ወይ TIN number ወይ ደግሞ የቢጃይ መሪያ ቁጥር ያስፈልገናል።
የስልክ ቁጥሩ ነው እስ- ወይ ስልክ ቁጥርም ስጡኝ ወይ የቤቱ የተመዘገበበት ካሉት እሱም ይስጡኝ።
እሺ ስልክ ቁጥር ይንገሩኝ ወይ TIN number ካገኙት TIN number ኡን ይንገሩኝ።
አላገብዬ ነው ስልክ ቁጥር ላወጣሽ
ምን አሉኝ?